ወይ ጤና ይስጥልኝ። ይቅርታ ተቋረጠ።
የለውም። እሺ እሺ እ ወደ በ- ወደ በረዶ ነው አዎ።
የሚያፈሰው።
አይደለም እቺ እንትኗ አለች አይደለ? አዎ፣ ውሃ ውስጥ ውሃው አለ አይደለ? ይሄ በረዶ ያለው ውሃ አዎ እዛ ውስጥ ያፈሳል።
እሷ ጋር እሷ- አዎ፣ እዛ ውስጥ ያፈሳል። አዎ፣ ቢራ ያፈሳል። እሺ አዎ፣ አዎ።
መዝግቤ አስተላልፍ ያለው ወደ ጥገና ክፍል፣ የጥገና ክፍል መጥተው ያዩታል። ሌላ ምረዳውት ነገር አለ?
የለም። በጣም አመሰግናለሁ።
ስለደወሉልን እናመሰግናለን። አገልግሎቴ ላይ ያሉት ሀሳብ አስተያየት ከሚሰሙት ድምጽ ላይ ያስቀምጡ። መልካም ቀን ይሆንልዎት።
እሺ፣ ማለት ታንኪ